ስትቀበይ ደግሞ ሰማያዊ ነው። Hello ጤና ይስጥልን።
አብሮ ይስጥልን።
ከዋሽንግተን ሕክምና ማዕከል ነው የምደውልልዎት። ስልሳ አምስት አስራ አንድ ላይ ደውለውልን ነበር ቅድም።
ነው እንዴ?
አዎ ደውለውልን ነበር። ምን ልርዳዎት?
አይ ምናልባት አንድ ህፃን ይዟት ነበር ስልክ ምና ደውሎ ይሆናል።
እሺ
ይቅርታሽ እሺ ችግር የለም።